እናት ትበዳ።
ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌቢ
አብሮ ይስጥልን።
አለን። ምን ልርዳዎት?
አቤት አቤት
ምን ልርዳዎት? ሄሎ ይሰማል። ምን ልርዳዎት?
ናችሁ?
ሄሎ
አቤት አስር ብር አሁን ወሰዳችሁ ለምንድን ነው?
የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ስለሚገባሎት ነው።
መዝጋት አይቻልም አሁን?
ለማቋረጥ አዎ ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ዘጠኝ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
እሺ እሺ እሺ እሺ አመሰግናለሁ።
እኛም እናመሰግናለን።